ሄሎ hello፣ ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ከቤት ቤት ነበር የምደውልልህ።
እሺ።
እሺ፣ አሁን እያወራህን ነበር live chat ላይ አይደለ?
አዎ እኛ check እንድናደርግልህ የትኛውን round win እንዳደረግ ማሳየት አለብህ።
win እንዳረኩ ሳይሆን እኮ ይሄ የጠፋውን ከኔ እንትን የነበረው ገንዘብ ወዲያው ነው የጠፋው
እኮ እንጂ round ኡ ምናምን አላስታውስም።
እኮ አልተጫወትክበትም ነው ማድረጋችን ነው።
ብሩ- ብሩን ሳትጫወትበት ጠፋ ነው።
አዎ
ብሩን አልተጫወትክበትም ነው።
አልተጫወትኩበትም ወይም ደግሞ ምን ምን እንዳብን እንዳደረገ ለው እሺ እሺ እሺ፣ እዛ ላይ ያዋራሃለሁ።
እሺ እሺ አመሰግናለሁ።
እሺ ደህና ደር